ሴት ፍጹም ያልታዘበችው ቆንጆ አንቺ ነሽ ማንም ያለው የተፈጥሮ ውበት አሟልቶ የሰጠች ወይዘሪት ሲዳሞ ወረንደ ምናለ ቋንቋው ችግር ሆኖ ሳላወራሽ መጣው ከከተማ ብሻ አንዳች ፍጹም አጣው። ምስጋና ይድረስሽ የሲዳሞ ወጣት ፍልቅልቅት ያለች ውብ ኢትዮጵያዊት ሐዋሳ ላንጋኖ ለችርችር ሄጄ አየሁሽ የሲዳሞ ቆንጆ ነሽ ሐዋሳ ላንጋኖ ለችርችር ሄጄ አየሁሽ የሲዳሞ ቆንጆ ነሽ አጠቃለው ውበት ያጎናጸፈሽ የሲዳሞ ቆንጆ ለምንድነሽ? ሽንትና ተረከዝ ዳልና ጥቅሽ በአድናቆት ፈዘዝኩኝ አኩሬ ባይሽ ለዛ ደም ግባትሽ አካሄደሽ ጥሩን አምላኬን አደነኩ ስላፈጣጠሩ ያሰብኩት ቢቃና አምላኬውን ቢል መምጣት የማይቀር ነው ሲዳሞ ላንቺ ስል ሲዳሞ ወንዝ ዳር በቆሎ እርሻ ውስጥ ያየውሽ አይመጣለሁና እንዳትረሺ ሲዳሞ ወንዝ ዳር በቆሎ እርሻ ውስጥ ያየውሽ አይመጣለሁና እንዳትረሺ ለአባትሽ ንገሪ አደራ ብያለሁ በሐሳብ ቀለበት አስሬልሻለሁ ቆንጆ ማን እንዳለ አንቺም ታውቂዋለሽ ውሃ ጠጪኝ ያልኩሽ ምልክት በቁንጅናሽ አምላክ እንዳትዘነግኝ ሲዳሞ እስክመጣ አደራ ጠብቅኝ እያዩሽ ይረዱ ዋላ በጣም ጣጣ በደህና ቆይልኝ ሲዳሞ እስክመጣ ሲዳሞ ወንዝ ዳር በቆሎ እርሻ ውስጥ ያየውሽ አይመጣለውና ታትረሽ አዋሳ ላንቃኖ